ሰላም ጤና ይስጥልኝ። ቤት ቤት ቤት
አሁን ማታ ዲፒሶ ዲፖዚት አድርጌ ነበር እና ብር ከቴሌ ብር እሺ
እዛ አልገባልኝም ከአካውንቱም ተቆርጦብኛል።
ወሴጁን ቴሌግራም ላይ ልከህልን ነበር?
አሁን ልክ ያለው
ማን ልበል ቴሌግራም ስምህን?
ቴ- ቴሌግራም ስሜ አሁን የላኩበት እ
በያን ማ
በያን
ማን አልከኝ? ይቅርታ
የቴሌ ሀ- hi በለኝ እስኪ hi በለኝ ቴሌግራም message ኡን በላክበት አሁን አሁን በስ- በዜሮ ሰላሳ ስድስት ላይ ገባኝ። ግን እስቲ hi በለኝና ከላይ ላገኘው ብዙ ስለሆነ ያለው
በየትኛው ቁጥር ላይ ነው hi የምልሽ?
አሁን መሴጁን በዚህ- በላክበት
አሁን መሴጁን ሜሴጅ በምንድን የላኩ ነው የላከው?
ቤት ቤት support time ነው የሚለው።
አዎ በሱ hi በለኝ።
እሺ አሁን ይኸው ዘግቼ hi ልበልሽ።
አዎ አዎ።
ይኸው hi ብዬ ያለው እሺ ዝጋዋ ስለማይገባልህ እሺ